hello hello
አቤት።
ጤና ይስጥልኝ።
አብሮ ይስጥልን።
እሺ ደውሎ ነበር ወደ መንገደኛ እርሱ አሁን
ምን?
ወደ መንገደኛ ነው የደወሉት።
እሺ
እሺ ምን ልታዘዝ?
ምን ልታዘዝ?
እም፣
የጥሪ መንገድ የጥሪ እንትን ብዬ
እህ፣
የጥሪ ሙዚቃ ፈል- የጥሪ ሙዚቃ ለማዳመጥ ፈልጌ
እኮ ይሄ ቴሌ አይደለማ።
እሺ
እሺ